Hello አመለ ወርቅ መልሼ እደውልልሻለሁ።
ችግር የለው።
Okay በዚህ ቁጥር ነበር እየ- አዎ በዚህ ነበር አሁን እየሞከርኩ የነበረው።
ምን አሉኝ?
አዎ በዚህ ነበረ ስሞከር የነበረው።
Okay ምን order ላይ ነው እንደዛ ያሉት?
የድንች
Okay okay፣ የስልክዎትን ሞዴል ይንገሩኝና እስኪ ከኛ ከሆነ ችግሩ ለ developer ኦች አሳውቄ ይስተካከልልዎታል።
A ሰላሳ ሶስት Samsung A ሰላሳ ሶስት Samsung A33
አዎ አሳውቅልዎታል። ትንሽ ቆይቶ ይሞክሩት።
ችግር የለውም። እሺ፣ thank እሺ፣ መልካም ቀን። እሺ።